ጤና ይስጥልን።
ሄኖክ ጤና ይስጥልኝ።
ምን ልርዳዎት አባት?
ኮምፓክት መኪና ፈልጌ ነበረ።
እሺ ያሪስ ኮምፓክት ሁለት ስንት ነው የፈለገው?
ከሁለት ሺህ ሰባት በላይ
ሁለት ሺህ ስምንት አለ።
ሁለት ስምንት ሺህ- አዎ፣
እሺ
እሱ አለን
በምን አይነት color ነው?
በ silver
እ- ስንት ነው ዋጋው? cash ነው።
እሺ ሁለት ሚሊዮን ሁለት መቶ ሺህ
ማ compact ኡን
አዎ፣ ድርድር ይኖረናል።